ሄሎ ሄሎ
ተቃ- ተቋረጠ። የሰማኝ ነው።
ተቋረጠ። አዎ አሳውቀህናል። አዎ ትእዛዝ አሁን ያረፈው ትእዛዝ ጋር እንዲመጣልህ ተደርጓል።
እ እ እ አንድ ላይ እንዲመጣልህ ተደርጓል። ክፍያ ነው አይደል የፈጸምከው ባለፈው?
ክፍያ ከትናንትና ወዲያ ፈጽሜያለሁ። ዛሬ ራሱ ሜሴጅ ደርሶኛል ከእናንተ ተቀብለናል ክፍያን የሚል አዎ።
በኤስኤምኤስ ሜሴጅ ደርሶኛል።
ስለዚህ አንድ ላይ ነው የሚመጣልህ። አዎ እ ተላልፏል።
አንድ ላይ ይመጣልሃል። አንድ ላይ እንዲመጣልህ ይደረጋል። አዎ
okay አይ confirm አድርገህ ብዬ ነው እኔ ኋላ እንትን እንዳይለ ከዚህ በፊትም ይመጣል እየተባለ እየቀረብኝ ስለሆነ ነው።
አዎ፣ ይመጣል። አንድ ላይ ይመጣል። እኔም አሳውቃለሁ፣ ደውዬ አሳውቃለሁኝ እኮ okay ለዛ ብዬ ነው። እኔ አዎ።
እ?
ምንድን ነው እ፣ እኔ ሳላት አሳውቃለሁኝ። ከሁለት ቀን በኋላ አላልኩም? ትናንት ነበር አይደል የደወልከው?
አ ሰኞ ሰኞ ይደወላል። አዎ በቃ እሺ እሺ መልካም እሺ።